ይስጥልን። ጤና ይስጥልን።
አብሮ ይስጥልን። እንዴት ናችሁ?
እግዚአብሔር ይመስገን።
እ፣ ተሲ የሚውልበት መስቀል ፍላወር ቦታ ቀይራችኋል እንዴ?
ምን አሉኝ?
መስቀል ፍላወር ያለው ብራንቻችሁ ቦታ ቀይራችኋል እንዴ?
አልቀየርም። መስቀል ስለው አላችሁ እዛው? እ?
አዎ አዎ።
እሺ። ተሲ ነው የሚውለው እዚህ ሜክሲኮ ምን ያለው ነበር ጋር ነው አባል?
የሚውለው?
ምን ነበር?
አይ የሚሸጥ መኪና እየመጣው ነበር። ከስተምር ነኝ።
እሺ
ተሲ መስቀል ፍላወር ያለው ነው የሚውለው እ፣ እዛ ሜክሲኮ ያለው ጋር ነው።
ኦኬ። ታሲን ልጋት ነው
አ አ ተሲን ፈልጌው ነው።
መስቀል ፍላወር እ፣ በሜክሲኮ ብራንቻችን ላይ ይሄድ በላይ ሞተር አጠገብ ሜክሲኮ ያለው ፍራት የትኛው አጠገብ በላይ ሞተር አጠገብ ማሊባባ ሞተር በላይ በላይ አብ ሞተር አጠገብ ሜክሲኮ አጠገብ ጠማሙ ነው።
ፎቅ ጋር
አዎ፣ በላይ ሞተር አጠገብ ነን። ማሊባባ ሞተር
እሺ